ሄሎ ጤና ይስጥልኝ ቤስት ቤት ሆነ ስራ አስለቅ ፈልጌ ነበር።
እህ ሆነ እሺ እሺ ካሽ በአንድ ውጤት ንገረው። ካሸር አምጣት። ካሽር ኮድ እ አስራ ሁለት እሺ
አርባ ስምንት እሺ
አስራ አምስት ሰባ አራት
አስራ አምስት ሰባ አራት ሰባ አራት እሺ update ሆኗል። እሺ ተስተካክሏል። አሁን check አድርግ።
እ ተስተካክሏል። አሁን ተሳካ አ- አራት ጨዋታ ወጥቶብዋል።
ነው ነው።
እሺ